hello hello ጤና ይስጥልኝ Donkey Tube ላይ ነው የደወልኩት እንትን ለመመዝገብ ነበር ይሄ editing ስልጠና ይቻላል እሺ
ምን ያህል ብር ነው?
ክፍያው አስራ ሁለት ሺህ ነው class ኡ ለአንድ ወር ያክል ነው የሚሰጥበት ቦታ ደግሞ ሀያት ክብር ደመና አለፍ ብሎ የሰዓት አማራጮች አሉት ከሁለት እስከ አራት ከአምስት እስከ ሰባት ከስምንት እስከ አስር ከአስራ አንድ እስከ እነዚህ በሚመች ሰዓት መርጠሽ መማር ትችላለሽ
እሺ አመሰግናለሁ። አስራ አንድ ሺህ ብር ነው ያልሽኝ?
አስራ ሁለት አስራ ሁለት ሺህ አስራ ሁለት ሺህ አዎ፣ አስራ ሁለት ሺህ
እሺ አመሰግናለሁ። መመዝገቢያ የት ነው?
መመዝገቢያ ፈቃደኛ ከሆንሽ አሁን እመዘግብሻለሁ account እልክልሽ እና ከፍለሽ ቴሌግራም ላይ attach ነው የምታደርጊልን እንደ- እንደ- ብን- በስልክ ነው የሚ- ምዝገባው እንትን የሚካሄደው ማለት ነው?
አዎ አዎ አዎ እሺ አመሰግናለሁ። መልሼ እደውላለሁ።
እሺ ለደወልሽ እናመሰግናለን መልካም ቀን እሺ ለአንቺ መልካም